hello
hello፣
አቤት።
ሰላም ከ ChipChip ነበር ምደውለው።
እሺ
ይቅርታ ChipChip ላይ order ማድረግ ካቆሙ ትንሽ ቆይተዋል እና በምክንያት ነበረ።
ወይ አት- እ፣ ያለሁበት ቦታ አልተመቸኝም፣ የለሁም። ለዛ ነው ወጣ ብያለሁ።
okay፣ personal በ personal program አዎ፣ አዎ፣ እመለሳለሁ። ትንሽ ጊዜ ነው። እሺ፣ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
አመሰግናለሁ። እሺ ነው